መመለከተ hello አቤት hello ሰላም እንዴት ነህ? እንዴት ናችሁ?
እግዚአብሔር ይመስገን።
ለመጠቆም ነበረ ጽሁፍ ድንቅ ልጅ I think ተጠቁመ ይሆን አይሆን አላውቅም።
እሺ የስንት አመት ነው?
already ከአምስት አመት በታች ነው ማለት ከሰባት አመት በታች ነች።
እ፣ አምስት አመት እና ከዛ በታች ነው የሚቻለው።
I think እሷም ከዛ በታች ነች በእርግጠኝነት። TikTok ላይም ስለምትታወቅ እህ፣ ማየት ይቻላል።
እሺ እ፣ ስሟ፣ አድራሻዋ፣ የቤተሰቦቿ ስልክ ቁጥር አለዎት?
እ፣ ስልክ ቁጥራቸው ይኖረኝ ይችላል፣ ግን አድራሻቸውና የቤተሰቦቿ ስልክ ቁጥር ምናምን አይኖረኝም። TikTok ላይ ነው ያየኋት እኔ።
እ፣ ህፃኗን የምናገኝበት ያስፈልጋል። ያጣርተው ይደውሉልናል።
አጣርቼ ልደውል።
አዎ አዎ፣ ምክንያቱም ህፃኗን አንዳንድ ጥያቄዎች ስለምንጠይቅ አዎ።
ደውለን የምናገኝበት address ያስፈልጋል።
እሺ፣ ስሟን፣ እ፣ የቤተሰቦቿን ስልክ ቁጥር እና አድራሻዋን አጣርተው አዎ።
ይደውሉልን።
እሺ፣ እሺ።
እሺ፣ እናመሰግናለን።